ጤና ይስጥልኝ ሄሎ support ነው፣ እባክዎ ምን ልርዳው?
በሄሎ ካሽ ገንዘብ ለማውጣት ሞክሬ ባልተከፈተበት አካውንት ገንዘብ አየር ላይ ቀርቶብኝ ነበር።
አንበሳ አካውንት ያውጡ።
አንበሳ አካውንት ሳወጣ ወደዛ ይገባል?
አዎ፣
Okay። ካልሆነ reverse ሊደረግ አይችልም? ወደ ዋናው ካልሆነ ይደውሉልን።
No አይ እንዲሁ reverse ሊደረግ ሊፈልግ ነበር ወደ ሄሎ አይ መጀመሪያ ከአንበሳ አካውንት ያውጡ። Automatically ስለሆነ የሚገባው ኦኬ።
መጀመሪያ በዛ ነው የሚሞክሩት።
ኦኬ ከዛ እንደውል አዎ።